እስትንፋስ ነሽ ሕይወቴ እርሃቤ ነሽ ጥማቴ ሲደክም ሰውነቴ ሲዝልብኝ ጉልበቴ ፈዋሽ ነሽ እምነቴ እጅሽ ነው መድኃኒቴ መድኃኒቴ አቤት ልበልቴ አንቺን ብላ ታምናለሽ ከእጅሽ ገብታ ነፍሴ አልረሳህ እያለኝ ምክርሽ ከመንፈሴ አስባለሁ አብሬሽ ኑሮን እንዳሳካው ከአንቺው ጋር ነው ምንጊዜም ሕይወቴ የምትፈካው አምሮ ፈክቶ ፍቅራችን ጣፍጦ እንደ ብርቱካን አብቦልን አፍክቶ ፍሬው ያረካል። አንቺ ማቅፈሽ ይዘሽኝ እንደ ልጅ መከታ ለዚሁ ነው ጩኸቴ የኔማ ቤቱታ አሃ ለመግባባት ለመላመድ ለመጣጣም ለመዋደድ አለሽ አቀራረብ አሃ በፍቅር ለመዛመድ አሃ ያለሽ ለዛስ አሃ ያለሽ ውበት አቤት ያንቺስ አካል አሃ ዋሰውነት አቤት አፈጣጠር አሃ ወይ ለጋ ለሎጋነት አቤት እስትንፋስ ነሽ ሕይወቴ እርሃቤ ነሽ ጥማቴ ሲደክም ሰውነቴ ሲዝልብኝ ጉልበቴ ፈዋሽ ነሽ እምነቴ እጅሽ ነው መድኃኒቴ መድኃኒቴ አቤት ልበልቴ አብረን ሆነን ተጋግዘን ያፈካነው ተስፋ የደመቀው ፍቅራችን ጨልሞ እንዳይጠፋ ለዚህ ሆነው ስጋቴ የልቤን ቅሬታ አስተውለሽ አድምጪው ይህን አቤቱታ አስታሚልኝ መምን ልብሽ ማይራቀኝ አለሁ በይ ስቸገር ሲከፋኝ ሲጨንቀኝ አካፈልኩሽ አወጣሁ ገለጽኩት ያንጀቴን ነገር ይግባሽ ከእንግዲህ ተረጅው ስሜቴ አሃ ለመግባባት ኦሆ ለመላመድ አሃ ለመጣጣም ወይ ለመዋደድ አለሽ አቀራረብ አሃ በፍቅር ለመዛመድ አሃ ያለሽ ለዛስ አሃ ያለሽ ውበት አቤት ያንቺስ አካል አሃ ዋሰውነት አቤት አፈጣጠር አሃ ወይ ገላ ወይ ሎጋነት አለሽ አቀራረባ በፍቅር ለመዛመድ አሃ ያለሽ ለዛስ አሃ ያለሽ ውበት